ያንተ በመሆኔ ደስ ደስ ያለኝ ደስ ደስ ያለኝ ደስ ደስ ያለኝ ልጅ በመሆኔ ደስ ደስ ያለኝ ደስ ደስ ያለኝ ደስ ደስ ያለኝ ላብዛ አምልኮን ላብዛ ዝማሬን ላብዛ እልልታን ለክብር ጌታ ላብዛ አምልኮን ላብዛ ዝማሬን ላብዛ እልልታን ለክብር ጌታ ሌላ ታሪክ የለኝ ጌታዬ የለኝ አንተው ነህ ታሪኬ ሰው ያደረከኝ ካንተ ሌላ ላላይ ላላይ ወድጄ ወሰንኩ ሾምኩ በልቤ ላይ ካንተ ሌላ ላላይ ላላይ ፈቅጄ ወሰንኩ ሾምኩ በልቤ ላይ ልቤ ልቤ ማ ልቤ ወዶ ቀረ ልቤ ልቤ ወዶ ቀረ ልቤ ልቤ ወዶ ቀረ ልቤ ልቤ ወዶ ቀረ ልቤ ላብዛ አምልኮን ላብዛ ዝማሬን ላብዛ እልልታን ለክብር ጌታ ላብዛ አምልኮን ላብዛ ዝማሬን ላብዛ እልልታን ለክብር ጌታ ታሰሰልኝ ቀለበቱ መጣ ታሰሰልኝ የክብሩ ልብሳ ታሰሰልኝ ልጆኝ እንድመጣን ታዘዘልኝ ቀየው ላደስታ አቤት የምለውን አጣው እምባ ቀደመኝ እንደኔ አይነቱን ሰው ያደረገኝ ያደግ እጅ ነካ ፍቅር የሞላ አዘንን አውልቆን ደስታም ያለብሰው ደስታም ያለብሰው ደስታም ያለብሰው የገባውበት ቤት ድርቀት የማያውቀው የህይወት እንጀራው ሌማቱ እርጥብ ነው። የህይወት እንጀራው ሌማቱ እርጥብ ነው። እዚህ ቤት ስገባ ሸክሜ ቀለለ ነው። የሚያስጨንቀኝም ወዲያ ተነቀለን የሚያስጨንቀኝም ወዲያ ተነቀለ ላብዛ አምልኮን ላብዛ ዝማሬን ላብዛ እልልታን ለክብር ጌታ ላብዛ አምልኮን ላብዛ ዝማሬን ላብዛ እልልታን ለክብር ጌታ